ይስጥልን።
Hello፣ አቤት
ጤና ይስጥልን። ከምኒልክ ሆስፒታል ነበር። አሁን ደውዬልሽ የሰጠሽኝ ቁጥር አይሰራምማ።
ስልክ ልስጥሽ።
አያነሳም። እሺ፣ ዜሮ ዘጠኝ ሰማንያ ስምንት
እሱ ስልክ አልሰራልኝም። አሁን ሰጠሽኝ ነበረ፣ አያነሳም።
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ነው
ሰማንያ ስድስት መጨረሻው አይደል?
አይደለም?
እሺ፣ ቆይ ሰማንያ ስምንት ሰማንያ ስድስት በትክክል ስሚኝና
እሺ፣ እሺ፣ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ እሽማ፣ አዎ።
እሺ